ሄሎ ሄሎ ከቤት ቤት ነው የምደውልልህ። ሄሎ ብርብር ወደ አዎ፣ ደዋ አርግቼ ተቋርጦ እስካሁን- ነበር። አዎ አ- እ፣ ወደ ያዘዙት ወደ ዜሮ ዘጠኝ አስራ አምስት ሰባ ሶስት ስልሳ ሰባት ሰባ ዘጠኝ ነው አይደለም?
አዎ።
እሺ ኮንፊርም አድርጌ ለውታለሁ። ከአንድ እስከ ሁለት ሰዓት ባለ ይገባለታል። እሺ ጠብቁ።
አንድ አንድ ሰዓት ወይም ሁለት ሰዓት አዎ ቻፓ እ፣ ሰዓት ይፈልጋል። በሳንቲም ፔ ቢጠቀሙ ወዲያው በደቂቃዎች ውስጥ ይገባለታል። ወደ ቴሌ ብር ማለት ነው።
አንድ ሳንቲም ሰዓት ይጠቀሙ። እሺ ቶሎ እንዲገባ ሳንቲም ይጠቀሙ። አዎ
ሁለት ሰዓት ሙሉ ማ- ከዛ በላይ በታች አይሆንም።
ቻፓ ሰዓት ይፈልጋል። እንዲፈጥንሎት ከፈለጉ ለሌላ ጊዜ ሳንቲም ፔ መጠቀም ይችላሉ። እሺ
እናመሰግናለን።
እሺ እሺ